ጤና ይስጥልኝ። support ነው ባኮ የምንረዳው።
hello ሰላም ነው።
እግዚአብሔር ይመስገን።
አሁን ደውዬ ነበር የሆነ ከቴሌ ብር ብር አስ deposit አድርጌ አልገባልኝም ብዬ ስልክ ሰጠሽኝ ነበር እና ስልኩ እስኪ ድጋሜ ንገረኝ ወይም በዛ የተከፈተ ቴሌግራም የለም ነው ሰባ ስምንት ቤቱ ነው።
ዜሮ ዘጠኝ ሰባ ስምንት ነው አልሽ አዎ
አስራ ስድስት ሰላሳ ዜሮ ሶስት ዜሮ ስድስት አስራ ስድስት ሰላሳ ዜሮ ስድስት አዎ
እና በዚህ የተከፈተ ቴሌግራም ያለ
እስቲ ስልኮት ንገሩኝ። የራሱት privacy ነው እየሰራ ያለው ነው። ስለዚህ ስልኮትን ንገሩኝ። የቴሌግራም የሚጠቀሙት
የእኔ ነው እም፣
ዜሮ ዘጠኝ ሰላሳ ሁለት እሺ፣ ሰላሳ አራት እሺ፣
ሰማንያ ስምንት ዜሮ ሶስት
ሀይ ብዬ ልክ የሎታለሁ። ይላኩልን ቴክስት
እሺ